ሄሎ ጤና ሄሎ
ሄሎ
አቤት ጤና ይስጥልኝ እባክዎት ምን ልርዳዎት
እ አቤት ምን ልርዳዎት
ኦሮሞም የለም እሺ ነጠጋዬ ማልሽን ይገርጋር
አቶ ተከናቱ ደጋሽ ሌላ ሁረ ይራ እ
አቶ ተከናማኝ ጤን በነ ከስላ ሁረ ይታ
ማሚለ ቴሌቪዥን ዋንታ ተንስ ሰርባ ሚዳን ቀፍ ተቀምሽ ይገላ ማለት ትክክል ለመለማ ዋንስ ይገኝ
ማለት ማለት ማሚለ ቴሌቪዥን ዋንታ ተንስ
ማምለ ቴሌብሪቲ
ቴሌቪዥን
አየ